Trabajo en el país.
ሄሎ ሄሎ ትስጥልኝ ገበያ እባክዎ ትመልታለች።
እ፣ ዘውድሽ የሚለውን ያስተዋወቀችውን ጥበብ ፈልጌ አዎ፣ ምን ነበር።
ፈልገው ነበር ከዛው ድነሽ እ ከዛው ድነሽ ምን ፈልገው ያስተዋወቀችውን በቴሌቪዥን ያስተዋወቀችውን ዘውድሽ ኦኬ፣ ያስታውቀች ቀሚሱን ልጅ።
ፈልገው ነው።
አዎ ቀሚሱን ፈልገው ነው። እሺ፣ አዎ።
የት አካባቢ ነው? የት አካባቢ ነው?
እ፣ ጉንደር ነው ወ- አድራሻው ጎንደር።
አዎ
እሺ፣ ነገ እንደውሎትና ያሉበት ድረስ እንልክሎታለን። ሂሳብና የመሳሰሉ መረጃዎችን ነገ እንጠይቅ- እንነግሮታለን።
እሺ፣ አመሰግናለሁ።